ሌላ አባዬ ወይዬ መልሼ ደወልኩብህ። አንዴ check እያደረገችው ነው። እሺ ተሳስቼ ለአንተ ለሌላ ሰው ምላሽ እሰጣለሁ ብዬ መልሼ ደወልኩብህ። አንዴ check እያደረጉልን ያንተ case እሺ እሺ እሺ አሳውቀኝ በቃ ደውይልኝ።
agreement ኡ ላይ የማሽን ቁጥርህን አንዴ ትነግረኛለህ። ውሉ አጠገብህ ካለ
ውሉ እስኪ ልፈልገው። እሺ አንድ ታገሽ። እሺ ስኬ ቴክኖሎጂ ማሽን እስኪ ምኑ ገና ያለው እንዴ ማሽኑ ቁጥሩ የማሽን ቁጥር የንግድ ፍቃድ የተሰጠበት ቀን አለ፣ ፒን ነምበር ያለ ከታች ከዛ የመሳሪያ የምዝገባ የም- ቲኬ እ?
ቲ ቲ ኢ እሺ ኬ የሚል አለ።
እንዳገኘው አልቻልኩም። በሚገርምሽ ነሽ ቲኢኬ አዎ ቲኢኬ ሶስት ዜሮ
እሺ ሶስት ዜሮ
አምስት ስልሳ ዘጠኝ
አምስት ስልሳ ዘጠኝ ህዝባር ዜሮ በቅንፍ ዜሮ እሺ አዎ እሺ በቃ እሺ check አድርጌ አሳውቃለሁ እሺ እናት እሺ